ጤና ይስጥልኝ ቴሴ የበራ መርጃ ማዕከል ባኮም ለዳው ሄሎ፣ ጤና ይስጥልኝ።
ሄሎ ጤና አብሮ ስጥልን። መብራት ኃይል ነው። መብራት ኃይል ነው።
አይደለም፣ መብራ- እ?
መብራት ኃይል ዘጠኝ ዜሮ አምስት ነው።
ስንት ዘጠኝ ዜሮ አምስት
ዘጠኝ ዜሮ አምስት አዎ፣
እሺ፣ አመሰግናለሁ።
ችግር የለም ነው